የነሺ ድምፅ የድል የድል ምስጋና አደባባይ ላይ ይሰማ ከፍ ይበልና ያለ የነበር የሚኖር በቅድስናው ኢየሱስ ይክበር ከፍ ይበል ዛሬ ምስጋና የድል ነሺ ድምፅ የድል የድል ምስጋና አደባባይ ላይ ይሰማ ከፍ ይበልና ያለ የነበር የሚኖር በቅድስናው ኢየሱስ ይክበር ከፍ ይበል ዛሬ ምስጋና ያለ የነበር የሚኖር በቅድስናው ኢየሱስ ይክበር ከፍ ይበል ዛሬ ምስጋናው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ሶስት አይበቃም አራትም ቢሆን ያንሳል። ካልደገምከው ጠላትህ ወድቆ ይነሳል። ለማሸነፍ ከፈለክ ጠላትህን አታሳንስ። አምልኮ ምስጋናህን ሁለቴ ሶስቴ መተህ አትግታው። ፈራርሶ እስኪወድቅ ደጋግመህ ምታው። ድሉ የአንተ እስኪሆን ድረስ ወደ ኋላ አትበል ሥራውን ለማፍረስ በምስጋና ድምፅ በአምልኮ ይፈራርሳል ኢያሪኮ በአምልኮ ጩኸት በምስጋና ይፈርሳል ግንቡ ገና ገና በምስጋና ድምፅ በአምልኮ ይፈራርሳል ኢያሪኮ በአምልኮ ጩኸት በምስጋና ይፈርሳል ግንቡ ገና ገና ገና ገና ኢየሱስ ሲመለክ ገና ገና ሲከብር እሱ ገና ገና በኢያሱ ላይ ገና ገና ሲወድ መንፈሱ ገና ገና የኢያሪኮ ግንብ ገና ገና ክፉን ያስመካው ገና ገና ይፈራርሳል ገና ገና ማንም ሳይነካው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ከፍ ይበል ምስጋናው ከፍ ይበል እልልታው ሸክም ከብዶ ወደ ታች የተጫነህ መውጫ ያጣ ከቀንበር በታች ሆነ ተስፋ ቆርጠህ የቀረህ ወደ ኋላ ከማመስገን የሚሻል የለም በላ አይቶ እንዳላየ ሆነህ አትለፍ ከሚያመልኩት ጋር ናና ተሰለፍ ማየት ከፈለክ ሸክም ተራግፎ ማጉረምረም ትተ ጽና በአምልኮ በምስጋና ድምፅ በአምልኮ ይፈራርሳል ኢያሪኮ በአምልኮ ጩኸት በምስጋና ይፈርሳል ግንቡ ገና ገና ገና ገና ኢየሱስ ሲመለክ ገና ገና ሲከብር እሱ ገና ገና በጌዲዮን ላይ ገና ገና ሲወድ መንፈሱ ገና ገና ትንሽ እንጎቻ ገና ገና ብትሆንም እንኳን ገና ገና ይፈራርሳል ገና ገና የጠላት ድንኳን ገና ገና ትንሽ እንጎቻ ገና ገና ብትሆንም እንኳን ገና ገና ይፈራርሳል ገና ገና የጠላት ድንኳን ሰዲንገው አፉሪስ ኒሃንቀታ ዮንደበሊን ዲኒኬ ከኤካታ ዲነኬቲ ሞአቹ ዮበርባዴ ሂናንቂሲን ፋርፈናፍ ገላተኬ ኦልኦሊ ገለታ ኦልኦሊ Galataa ol oli Galataa ol oli Galataa ol oli Galataa ol oli Galataa ol oli Galataa ol oli Galataa